Hello አቤት ጤና ይስጥልኝ።
ሰላም።
ዋሽንግተን አ?
አዎ ነው።
እ ባለፈው ቅዳሜ ዕለት MRI እንትን ተብዬ ነበር ታይቼ ነበር እና እሺ ሪፖርቱ ማግኘት እችላለሁ እንዴ?
ውጤት ነው እ
እ አልወሰድክም? እኔ ሲዲ ብቻ ነው የተሰጠኝ እና ዝርዝር ሪፖርቱን ተብዬ
እሺ የ MRI ስልክ ልስጥህና በዛ ደውለህ ጠይቃቸው።
እሺ
ዜሮ ዘጠኝ
ጠይቀል ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት እሺ ሰማንያ ሰባት ሰማንያ ዘጠኝ
እሺ thank you እሺ